ሰርቅሽ ዕለት ጥሪው ደርሶኛል አመስግኛል የባስል ቢሰማኝ ምን አቅም አለኝ እኔ ፈጥራለሁ ሲዘፈን ሲደለቅ አልቅሼ ከደጅ እሸኝሻል ውብት ሰርግሽ ዕለት ጥሪው ደርሶኛል አመስግኛል ባስል ቢሰማኝ ምን አቅም አለኝ ምን እፈጥራለሁ ሲዘፈን ሲደለቅ አልቅሼ ከደጅ እሸኝሻል ሲዘፈን ሲደለቅ አልቅሼ ከደጅ እሸኝሻል ጠልፍ ያልወሰድኳት መኩሪያ ጥይት አስጥያ ላስቀራት ትከሻ አነሰኝ ትከሻ አነሰኝ አብሬያት አድጌ አምናኝ ተማምኛ ለሰርጓ ተጠራው ለሌላ ሲድሯት ለሌላ ሲድሯት የሷ ወገን ያዘናት ተገጣጠመና የኔ ሸጋ ሰርገኛ አዘለናት ሁለት ወደሆነና የኔ ቆንጆ ባልንጀራ ይፋሻት ተብሎ ሲዘፈን የኔ ሸጋ የኔን ማና የልኛ የፍቅሬን ሰቀቀን የኔ ቆንጆ ወይሽሽ መክረሜ ላቶኝ ላልሆንሽ አልሰፋም ዙሪያዬ ባስጠይቅ አነስኩ ከዚህ በላይ ምን ሊያሳዝን የሰው ነገር እድሜ ሰጠው ብዙ ይችላል ምን ቢቸግር በትዝታ ስኮራመት ያላዛይ ጣለች ትዳሯን ያሙቀው የምላትም የለም ሰርግሽለት ጥሬው ደርሶኛል አመስግኛል ሙኒት አዲሱ ቤትሽን ያለም ያርግልሽ መርቄሻለሁ ነጥለውሽ ከኔ ሰጦሽ ለሌላ ምን አደርጋል ነጥለውሽ ከኔ ሰጦሽ ለሌላ ምን አደርጋል አማላጄ ታሰብ ባንቺ የተነሳ ሁሉም ቀለለብኝ ሚዛን ያነሳ ሚዛን ያነሳ በይተዩ በይተዩ ይቅር ምን ያደርጋል እንኳን የወጠኑት የያዙት ይወድቃል የያዙት ይወድቃል አልገባም ከዳሱና ድግሱ ምርሜ ነው የኔ ሸጋ ትከሻ የማይሞቃ አይጥመኝ እስክስታው የኔ ቆንጆ በማለት ልታ ላገኘሽ ብቻ ነው የኔ ሸጋ ተነጥቆ ላጣማና መችዬ ያነሰው የኔ ቆንጆ ለሁሉም አትሞላም አለም ጎዶሎ ነች ደስታና ሐዘኔ ታካፍለዋለች ደሞ ካለ ያየን ወድ የድል ነገር ይቅናሽ እንጂ ምን ሊወጣ አይመለናክ በትዝታ ስኮራመት ያላዛይ ጣለች ትዳሯን ያሙቀው የምላትም የለም ሰርግሽ ዕለት እኔው ልቅር እንጂ ተጠልቻ አለወቅ ማረግሽ ቤት ሲዘፈን ሳለቅሱ ያለው አድባር ትቀበልሽ እንግዲህ ባዳሽ ነኝ እርቄሻ አድባር ትቀበልሽ እንግዲህ ባዳሽ ነኝ እርቄሻለሁ በእምነት በሃይማኖት በማሰብ አንዶን የምንዱ ቤዳ ነው ሳናስብ የለየ ሳናስብ የለየ የዘርዝራ ዝርቷ ከዘሬ ቂም የለም ሳትወድ ከኔ ለያት መርጫን ተጭነ መርጫን ተጭነው ማተብዬ ልምጠና ባስብ ልጠይቅሽ የኔ ሸጋ አብሮ አደ ጎዳጀና ብል ይከፋል ባልሽ የኔ ቆንጆ በቃ ተራራቅና ያሰብነው ቀረ የኔ ሸጋ ምኞት ውስጥ ናችን አይ መይለት ነበረ የኔ ቆንጆ አይጠፋም እንደኔ እጣ የደረሰ ጠብቆ ያቆየውን ያሳለፈ ለሰ ደሞ ሆዴን ያቃጥል እንጂ ያንቺ ነገር ያጣ ያምር አድማጭ የለው ምን ቢናገር ተኮራምቶን አይዘልቀውም ያለ ሰው ብቻውን የሆድ ያዘንበዛዋን አጥባ መጽናኛውን ተኮራምቶን አይዘልቀውም ያለ ሰው ብቻውን የሆድ ያዘንበዛዋን አጥባ መጽናኛውን የሆድ ያዘ